እነማን ባባ
እባክሽን ከብሔራዊ ቲያትር አጠገብ ያለው የ- እንትን ቅርብ አክሱም ፋርማሲ ያለው የቱ ጋ ነው?
አክሱም ፋርማሲ አዎ ለገሀር ነበር ድ ጠይቋቸው። ስልካቸውን ልስትና ጠይቋቸው።
እሺ እሺ ላውጣበት ይጠብቅ።
እሺ አክሱም ፋርማሲ ያዢ ስልክ አክሱም ቁጥር።
አይደል ያሉኝ?
አክሱም ፋርማሲ
እሺ
እ
እሺ መሬት የያዙ እሺ ቁጥሩን እን- እንያዝ። እሺ ንገሪኝ መስመር
ንገሪኛ ቁጥሩን ዜሮ አስራ አንድ አምስት ዜሮ አስራ አንድ አምስት ዜሮ አስራ አንድ አምስት አምስት ዜሮ አምስት አስራ አምስት አስራ አምስት አስራ ሶስት ሀምሳ
አስራ ሶስት ሀምሳ አዎ አክሱም ፋርማሲ እሺ እሺ